ጤና ይስጥልኝ አሪፍ ነኝ ማለት የማቆም ልርዳዎት
በቴሌ ብር አድርጌ ወደ ሁሉ ስፖርት game transfer አድርጌ አንድ ሺ አምስት መቶ እሺ ከዛ ግን ያው ወደ ሁሉ ስፖርት ወደ እንትኑ አልገባም እስካሁን
መቼ ነበር የሞከሩት አሁን ከግማሽ ሰዓት በፊት
እሺ text ላይ ደረሰኝ ምናምን መጥቶልኛል እህ ግን directly ወደዛ አልገባም ያለው እሺ ቴሌብር የሚጠቀሙት አሁን በደወሉበት ቁጥር ነው አዎ አዎ እሺ የተመዘገበበትን ስም ይንገሩኝ
እ ስም ማለት አ ቴሌብር ከቴሌ ብር ወደ ሲመዘገቡ ሳምሶም አዎ ሳምሶም አዎ ሳምሶንግ አዎ እሺ አሁን በሰ መረጃ በሰጡን መሰረት እም፣ መዝግበንልዎታልና የተላከልዎት text message አለ አይደለ አዎ እሱን screenshot አንስተው አሁን በምንሰጠው ስልክ ቁጥር ወደኛ ቴሌግራም account ይላኩልን እሺ ወይ በዚህ ሀይል ልትይኝ ትችያለሽ ወይ በሌላ account ምናልን በዚህ ሀይል ልትይኝ ልትይኝ ትችያለሽ or save አድርጌ ነው እንትን የምልሽ
እሺ ያንንም አማራጭ መጠቀም እንችላለን የሚያስቸግሮት ከሆነ አዎ እሺ hi ካልሽኝ ወዲያው እንትን ልልሽ እሺ ጥሩ ወይ አይ ስልክ ቁጥር ላኩልን for backup ሊያዝ እንዳትረሺ yeah ይችላሉ እሺ እኛም ልክልዎታለን ቁጥሩን የያዙት እሺ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ ሀምሳ አምስት ሀምሳ ሀምሳ አምስት እሺ
እሺ ሌላ የምረዳዎት ነገር አለ አዲስ አበባ ብቻ ነው
እሺ ተስተካክሎ እንዳለቀ እናሳውቅዎታለን እሺ ስለደወሉ እናመሰግናለን ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያለዎትን አስተያየት ያስቀምጡልን እሺ thank you መልካም ቀን